Já o medo.
ሄሎ ጤና ይስጥልን።
ሄሎ አቤት ጤና ይስጥልን።
ከዛ ስለ አገዛዙ እንዴት ሄሎ አክሲዮኑ ማግኘት እንደሚችሉ ሁሉም ነገር ሄሎ አቤት ጤና ይስጥልን።
እግዚአብሔር ይመስገን።
እንደምን አደሩ ወይዘሮ ሳባኖት? ሄሎ አቤት ምን አልከኝ?
ወይዘሮ ሳባኖት? ሄሎ ይሰሞታል ወይዘሮ ሳባኖት ወይ? ሄሎ